ጤና ይስጥልኝ። አቤት፣ ምን ልርዳዎት?
ጥያቄ ለመጠየቅ ነበር።
እሺ፣ ምን አይነት ጥያቄ ሊጠይቅ?
አንቺ አንቺ አይደለሽ እንደምትጠይቂ?
እሺ፣ ጥያቄ ፈልገው ነው?
አዎ።
እሺ፣ የመድፈት አንድ ነው ወይስ ቴሌቪ ነው?
አ የመድፈት አንድ ነው ወይስ የቴሌቪ ነው የፈለጉት?
ቆይ በኋላ አልደውልልሽ።
እሺ፣ እሺ።